መዝሙር አሠርቱ ወሃምስቱ እቀበኒ እግዚኦ እስመኪአከ ተወከልኩ ትንቢት በእንተ ርዕሱ ነው በሳኦል ጊዜ ስለ ራሱ ተናግሮታል አቤቱ በአንተ አምኛለሁና ከመከራ ሥጋ ጠብቀኝ እብሎ ለእግዚአብሔር እግዚእየ አንተ እብሎ እቀበኒ እግዚአብሔርን ፈጣሪዬ አንተ ነህና ጠብቀኝ እለዋለሁ እስመ ኢትፈቅዳ ለሰናይትየ ቢሆንም የኔን ተድላ አትሻምና ምንም ባትሻት ለቅዱሳን እለ ውስተ ምድር ለቅዱሳንሰ በል በአብርሃም በይስሐቅ በያዕቆብ ግን ተሰጥሃ ኩሉ ስምረትከ በላዕሌሆሙ ፈቃድህ መከራ ተመሰገነባቸው ወዶ ስላመጣባቸው ወደው ስለተቀበሉት በዝሃ ደዌዮሆሙ ወእምዝ አስተፋጠኑ መከራቸው በዛ ከመከራቸው ብዛት የተነሳ ከካራን ወደ ከላውዲዮን ከከላውዲዮን ወደ ካራን ተመላለሱ አንድም እቀበኒ እግዚኦ እስመ ኪያከ ተወከልኩ መከራ ሥጋውንስ አይሰቀቀውም ብሎ መከራ ሥጋውስ ይሁንብኝና ከሞቱ ጠብቀኝ እለዋለሁ። እስመ ኢትፈቅዳ ለሰናይትየ ቢሆንም የኔን መንግሥት አትሻትምና ምንም ባትሻት ጠብቀኝ። ለቅዱሳን እለ ውስተ ምድር ተሰብሐ ኩሉ ስምረትከ በላዕሌሆሙ በሙሴ በአርወን ግን ፈቃድህ መከራ ተመሰገነባቸው ወዶ ስላመጣባቸው ወደው ስለተቀበሉት በዝሃ ደዌዮሆሙ መከራቸው በዛ ወእምዝ አስተፋጠኑ ከመከራቸው ብዛት የተነሳ ከግብፅ ወደ ምድያም ከምድያም ወደ ግብፅ ተመላለሱ አንድም እቀበኒ እብሎ አሁንም አይቀርለትምና ሞቱን አይሰቀቀውም። ሞቱስ ይሁንብኝና ከመከራ ነፍስ ጠብቀኝ እለዋለሁ። እስመ ኢትፈቅዳ ቢሆንም የኔን ምግባር አንተ ትጠቀምባት ዘንድ አትሻትምና ምንም ባትሻት ለእመ አንተ አርታይከ ፍናዊከ ምንት ይረብሆ ለእግዚአብሔር ዘእንበለ ለሰብእ በከማከ ኃጣይኢከ ወለእጓለ እመሕያው ጽድቅከ እንዲል ሰው በጎ ሥራ ቢሠራ ራሱን ይጠቅማል፣ ክፉ ሥራ ቢሠራ ራሱን ይጎዳል እንጂ በጎ ሥራ ቢሠራ እግዚአብሔርን የሚጠቅመው፣ ክፉ ሥራ ቢሠራ እግዚአብሔርን የሚጎዳው ሆኖ አይደለም። ተሰብሐ ኩሉ ስምረትከ በእስራኤል ግን ፈቃድህ መከራ ተመሰገነባቸው፣ እሱ ወዶ ስላመጣባቸው። በዝሃ ደዌዮሆሙ መከራቸው በዛ ወእምዝ አስተፋጠኑ ከመከራቸው ብዛት የተነሳ አውጡን አውጡን አሉ። አንድም ለቅዱሳንሰ ተሰብሐ ፈቃድህ መከራ በግብፃውያን ተመሰገነባቸው። ወርኢኩ ረሲዓነ ወይወርዱ ውስተ መቃብር ቅዱስ እንዲል በዝሃ መከራቸው በዛ ወእምዝ አስተፋጠኑ ከመከራቸው ብዛት የተነሳ እስራኤልን ውጡልን አሏቸው። አጎጉዕዎሙ ግብፃውያን ለዕብራውያን ወአጽሐብዎሙ እንዲል ወኢይትሐበር ውስተ ማህበሮሙ ዘደም በዝሃ ደዌዮሆሙ ትላለህ እንጂ አንተስ ከነሱ ልዩ ነህን ትለኝ እንደሆን ደመ በግዕን ለጣዖት የሰውን ደም ከሚያፈሱ ከኒህ ጋራ አንድነት የለኝም። ወኢይዝየከር አስማቲሆሙ በአፉየ ይህ ሁሉ መከራ የመጣብህ እንኪያ በምን ምክንያት ነው? በምን ምክንያት ነው ብትበድል ጣዖት ብታመልክ አይደለምን ትለኝ እንደሆን ስንኳንስ ጣዖት ላመልክ በአንደበቴ ብዬል ዳጎን ብዬ ስሙን ጠርቼ አላውቅም። እግዚአብሔር መክፈልተ ርስትየ ወጽዋዕየ ደመ በግዕን ለጣዖት የሰውን ደም ከሚያፈሱ ጋር አንድነት ስላልኖረኝ በአንደበቴም ቤል ዳጎን ብዬ የጣዖቱን ስም ስላልጠራሁ የማመልከው እግዚአብሔር እድል ተርታዬ ጽዋ ፈንታዬ ሆነልኝ። አንድም እድል ተርታዬ ጽዋ ፈንታዬ እግዚአብሔር ነው እንጂ እይትሐበር እይዜከር አንተ ውእቱ ዘታገብ ሊተ ርስትየ እንዲህ ነውና ርስቴን ቤተልሔምን ርስቴን መንግስትን የምትመልስልኝ አንተ ነህ። ታገብ ማለት በሳኦል እጅ ተይዞበታልና ቤተልሔምንስ ይሁን ርስት የመንግስትን ማለቱ ስለምን ቢሉ እይጠፍ ምስፍና ወምልክና እምአባሉ ለይሁዳ ተብሎ የተነገረ ለሱ ነውና አህባለ ወረው ሊተ የአሃዙኒ እለ ሳኦል ግን ይይዙኝ ዘንድ ጦር ሸመቁብኝ፣ ምክር መከሩብኝ። ወርስትየሰ እሁዝ ውእቱ ሊተ ርስትየኒ እሁዝ ብየ ሲል ነው። ርስት የመንግስትም በሳወል እጅ ተይዞብኛል። አንድም እንዳለ ይሆናል። ለነገሩ አልሁ እንጂ ርስት የመንግስትስ ባንተ እጅ ተይዞልኛል። መቼም መች አላጣውም። እባርኮ ለእግዚአብሔር ዘአለበወኒ መዓልተ ያለበት ነው። በቀን ጠላቴን ከእጄ ጥሎት ሳለ ሳኦልን ገድዬ እንዳልያዝ ኢትቅትልን ያሳሰበኝ እግዚአብሔርን አመሰግነዋለሁ። ዳዊት ስድስት መቶ ራሱን ሁኖ ሳኦል ሺህ ሳኦል ሶስት ሺህ ደረቅ ጦር ሁኖ ሀቅለ ዚፋን ዚፋን ከምትባል ዱር ተከታትለው ገቡ። ስለምን ቢሉ አንበሳ መደብ አንበሳ መደብ ለመመልከት ጠል ለመንሳት ነፋስ ለመለወጥ ከውስጥ ያለ ነው እንጂ ከውጭ ያለ ሲገባ አያይምና ሳኦል አላየውም። አቢሳ ዳዊትን ዮም አጸወ እግዚአብሔር ጸራከ እስተድየከ እግዚአብሔር ዛሬ ጠላትህን ጥሎልሃልና አሰናብተኝ ልግደለው አለው። ሚል አእሌክሙ አንትሙ ደቂቀ ሱራህያ እናንት የሱራህያ ልጆች የሰው ግንባር ብትገምሱ ብትከሰክሱ ደም ብታፈሱ ምን ትጠቀማላችሁ? እኔስ ኢታውርድ እዴከ ላዕለ መሲሐ እግዚአብሔር ትላለች ኦሪት። ቀብቶ ያነገሰውን ባለቤቱ ይግደለው እንጂ አልገድለውም አለው። ብትፈራ እንጂ ነው ብሎታል። መፍራቴንስ አሳይሃለሁ ብሎ አፋውን መዞ የልብሱን ዘርፍ ቆርጦ አስቀረ። ሲወጣ ሳኦል ዳዊት ቢያገኘኝ ሳኦል ሲወጣ ሳኦል ዳዊት ቢያገኘኝ አይምረኝም ትላለህ ሳኦል ዳዊት ቢያገኘኝ አይምረኝም ትላለህ አሉ። እግዚአብሔር በእጄ ጥሎህ ነበርና ብገድልህ ይቻለኝ ነበር። ወዴት አለ የገደልኩህ አለው። ምን ምልክት አለህ አለው። እስኪ ልብስህን ተመልከት አለው። ልብሱን ዙሮ ቢያይ ተቀዶ አገኘ። ዳዊት ወልድየ ቃልከ ማህዘኒ ልጄ ዳዊት አንተናኔማ ምን ጠባለን? ሰው ያጣላናል እንጂ እንታረቅ ብሎታልና። ዋዲ ሌሊተኒ ገሰጸን ኩልያትየ መዓልተ መኖሩ በዚህ ይታወቃል። ዳግመኛም በሌሊት ጠላቴን ከእጄ ጥሎት ጠላቴን ከእጄ ጥሎ እሱን ገድዬ በፍዳው እንዳልያዝ ሕዋሳቴን የገሰጸልኝ ማለት ይትቅትልን ያሳሰበኝ እግዚአብሔርን አመሰግነዋለሁ። ዳዊት ስድስት መቶ ራሱን ሁኖ በበረሃ ይኖራል። ሀቅለ ማኦን ይላታል። ሳኦል በመንግስት ያለነውና ሶስት ሺህ ደረቅ ጦር ሁኖ ዳዊትን ለመሻት ሂዶ አፋፍ ለአፋፍ ተሳፈሩ። ላዩ ቃል ለቃል ሲነጋገሩ በገና ሲደረድሩ ይሰማል። ወማእከሎም ቆላ እሙቅ ይላል። ታቹ ግን ሦስት ሰዓት ያህል የሚያስኬድ ጎዳና ጎድጓዳ ነው። ሲመሽ ዳዊት በገና እየደረደረ መኑ ሀሎ ወልደ ኃይል ከሳኦል ዘንድ የምሄድ ነኝና የሚከተለኝ ልበሙሉ አርበኛ ማን አለ? አለ። አቤሜሌክና አቢሳ ምን ነው እኛ ወዴት ሂደን አሉ። አቤሜሌክ እኛ አለን ማለቱን እንጂ መሄዱን ያወቀለት የለም። ወንህረ ቤተ ሳኦል ሲገሰግስ የዋለን እንቅልፍ ይጫነዋልና ጽኑ እንቅልፍ ተጭኗቸው ተኝተው ሳለ ዘበኛውን እየጠቀጠቀ ገባ። ሳኦልም ከላዩዋ መላጃን በተተከለባት በትርሽማ ድንኳን ተኝቶ ነበር። አቢሳ ዮምኒ አጸወ እግዚአብሔር ጸረከ ውስተ እዴከ ህድገኒ እጽምሮ ውስተ ምድር ዛሬም ጠላትህን ከእጅህ ጥሎልሃል፣ አሰናብተኝ በአንዱ ላስቀረው ከመሬት ልስፋው አለው። ሚል አእልየክሙ ብሎ ገሰጸው። ብትፈራ አይደለምን አለው። መፍራቴንስ አሳይሃለሁ ብሎ ትክልት ውስተ ትርአሱ ይላታል። ከራስጌው የተሰቀለች ጸፈነ ማድወን መከዳውን አገላብጦ ንሳ ያዝ አለው። እኔስ ጓዝም ልሸከም አልመጣሁ አለው። አንተ ብትተወው እኔ መቼ እተዋለሁ ብሎ ራሱ ተሸክሞ ሂዶ ከቦታው ሲደርስ የሳወል ብላቴና ብሎ ጠርቶ ኩልክሙ ደቅሞት ሁላችሁንም ንጉሥ ሊሰራችሁ ሊቀጣችሁ ይገባዋል። ይልቁንም አበኔር ከልብ ምውት አንተ የውሻ ሬሳ ከሁሉ አብልጦ አልቆ መሾሙ ልትጠብቀው ነበር። መጠበቅ ወዴት አለ? ዛሬ እግዚአብሔር ከእጄ ጥሏችሁ ነበር። ነገር ግን ኦሪት ኢታውርድ እዴከ ላዕለ መሲሐ እግዚአብሔር ትላለችና ተውኋችሁ እንጂ አለው። ምን ምልክት አለህ? አሉት። እስኪ ገብታችሁ የቤተ መንግሥቱን ዕቃ እዩ አላቸው። ቢገቡ ይህ ሁሉ ታጣ። ሳኦል ደነገጠና እንታረቅ፣ ልጄን ሜልኮልን እሰጥሃለሁ አለው። ዳዊትም ይልቅስ የሰው ገንዘብ አልሻምና ሰው ልከህ ገንዘብህን አስወስድ ብሎታል። ከዚህ በኋላ እንግዲህ ወዲህማ አመሌ አመሌ ስል ከመያዝ እደርስ የለምን ብሎ ወደ እንኩስ ሀገር ወደ ጌት ሂዷል። ዘልፈ ርእዮ ለእግዚአብሔር ቅድሜየ ውእቱ በኩሉ ጊዜ እግዚአብሔርን ሁልጊዜ አየዋለሁ በፊቴ ነው አለ። የመብቃት እስመ በየማንየ ውእቱ ከመይትሃወክ ሳወልን ገድዬ በፍዳው እንዳልያዝ በቀኜ አለና ማለት የእውቀት በእንተዝ ተፈስሐ ልብየ ወተሐስየ ልሳንየ ስለዚህ ልቡናዬም አንደበቴም ደስ አለው። የልቡና ደስታ ምስጢር መመርመር፣ የአንደበት ደስታ ምስጢር መናገር ነው። ወአዲ በተስፋሁ ሀደረ ስጋየ ዳግመኛም ስጋዬ በተስፋ በተስፋ መንግሥት ጸና። መኑ አስተሃደረ መአዝኒሃ ለምድር እንዲል እስመ ኢተሃድጋ ውስተ ሲኦል ለነፍስየ ሰውነቴን ሳታነግስ ከመቃብር አትጥላትምና ወኢትሁቦ ለጻድቅከ ይርአይ ሙስና ሙስና መቃብርን ለዳዊት ዳዊትን ለሙስና መቃብር አትሰጠውምና ይርአይ ሙስና ሙስና መቃብርን ዳዊት ያይ ዘንድ አንድም ሙስና መቃብር ዳዊትን ያይ ዘንድ ዋአራይ ከኒ ፍኖተ ሕይወት ለሳኦል የሞት ጎዳና ቢመሩኝ አንተ የሕይወት ጎዳና መራኸኝ። ወአጽገብ ከኒ ሐሴተ ምስለ ገጽከ ደስታን ከባለሟልነት ጋር ሰጥተህ ደስ አሰኘኸኝ። ተሹሞ ደስ ሳይለው ሳይሾም ደስ ብሎት የሚኖር አለና ወትፍሥሕት ውስተ የማንከ ለዝሉፉ በእኔ በልጅህ ደስታ ጸንቶ ይኖራል። አንድም ዘልፈ ርእዮ ለእግዚአብሔር ቅድሜየ ውእቱ በኩሉ ጊዜ ሰሚው እግዚአብሔር ወልድ ነው። እግዚአብሔር ወልድን ሁልጊዜ አየዋለሁ በእሪናየ አለ ይላል እግዚአብሔር አብ። እስመ በየማኔ ውእቱ ከመ ይትሐወቅ ይትፈለጥ ይትፈለጥ ሲል ነው። እሱ ከኔ እኔ ከሱ እንዳንለያይ በእሪናየ አለ። እስመ ብሂለየማን ይመርህ ሀበት አርዮቶሙ በክብር እንዲል በእንተዝ ተፈስሐ ልብየ ወተሐሴ ልሳንየ እኔ ከሱ እሱ ከኔ የማንለይ ስለሆነ ልብነቴ ለቃሌ ለወልድ ደስ አለው። እስመ ኢትሐድጋን ውስተ ሲኦል ለነፍስየ እንዲህ ሲል ያውካል። አንድም ዘልፈ ርእዮ ለእግዚአብሔር ሰሚው እግዚአብሔር አብ ነው። እግዚአብሔር አብን ሁልጊዜ አየዋለሁ በእሪናየ አለ አለ ወልድ እስመ በየማንየ እኔ ከሱ እሱ ከኔ እንዳንለይ በእሪናየ አለና በእንተዝ እኔ ከሱ እሱ ከኔ የማንለይ ስለሆነ ቃልነቴ ልቡናየ አብን ደስ አለው። የተሃድጋ ውስጥ ሲኦል ለነፍስየ ሥጋዬን ከሙታን ሳታስነሳ አትተዋትምና ወአዲ በተስፋሁ አደረ ሥጋየ ሥጋዬ ሶስት መዓልት ሶስት ሌሊት በከርሰ መቃብር አደረ። አሁን የተመቸ እስመ ኢትሃድጋ ሥጋዬን ከመቃብር ሳታስነሳ አትተዋትምና ወኢትውቦ ለጻድቅከ ይርአይ ሙስና እኔን ልጅህን ለሙስና መቃብር አትሰጠኝምና እርአይ ሙስና መቃብርን አይ ዘንድ አንድም ሙስና መቃብርን ለእኔ ለልጅህ አትሰጠውምና ይርአይ ሙስና መቃብርን እኔን ልጅህን ያይ ዘንድ አንድም ያይ ዘንድ ወአርአይከኒ ፍኖተ ሕይወት አይሁድ የሞት ጎዳና ቢመሩኝ አንተ የሕይወት ጎዳና መራኸኝ። ወአጽገብከኒ ሐሴተ ምስለ ገጽከ እርገትን ከትንሣኤ ጋር ሰጥተህ ደስ አሰኘኸኝ። ይህስ አይደለም ብሎ እርገትን ከነቢር በየማን ጋር ሰጥተህ ደስ አሰኘኸኝ። ወትፍሥሕት ውስተ የማንከ ለዝሉፉ ቅባት ሴት መንፈስ ቅዱስ በእኔ በልጅህ ለሌላ ሲሰጥ ይኖራል። አንድም እርገት ከነቢር በየማን ጋራ በእኔ በልጅህ ጸንቶ ይኖራል ማለት ተፈልጦ የለባቸውምና